መሆናቸው ወይ መቶ ሀምሳ ብር ዊድሮ ሊያደርግ ነበረ የሆነ ምናምን ገባ ደውላ ነበር በፊት ነበረ ሁለት እሺ
ምሳሌዎች ሁለት ዘጠኝ ዜሮ ሁለት ምሳሌዎች እሺ
አምስት አራት
ሳምንት ሀምሳ አራት
አሁን እንግዲህ ደም ይቅርታ
አንድ ልድም ዜሮ ዘጠኝ ዜሮ ሁለት ስልሳ ሁለት ከዛ በኋላ
ሁለት ሀያ አምስት ሀያ አምስት አራት አራት እሺ አንድ ዜሮ ዘጠኝ ያ ትክክል አይ- አግኝቼዋለሁ ቆይ አ እሺ ቅድም ከሁለት ሰዓት በፊት ደውለህ ነበር አይደል ሪፖርት ተደርጎልሃል እሺ ሪፖርት ተደርጎልሃል እስከ በኋላ check ታደርገዋለህ አ እስከ በኋላ check አድርገው ይመልሱልሃል መል- መልስ ሲሰጡ እሺ እናሳውቃለን እሺ ከመከ
እስከ እስከ በኋላ እስከ ማታ ቼክ አድርገው እሺ ለማጣት ስሚ
እሺ እሺ
በ account ላይ አትመልስም ም? ምን አልከኝ
account ላይ አትመልስም ትመልስ እሺ።
አዎ።
ራ- አንተ ያዘዝ- እንዳዘዝከው ይሄዳል አዘኸዋል አይደል እንዲወጣ
አይ ወደ መውጣት ቴሌ- አልፈልግም
እንደዛ ማድረግ አይቻልም እንደዛ ማድረግ ስለማይቻል ነው እሺ መም- መምለስ አይቻልም withdraw ብለሃል አይደል withdraw ያልከው እየተስተካከለ ነው withdraw እየሆነ ነው ከሆነ በኋላ ማስገባት ትችላለህ እሺ ድሮ ያሪያ ቁጥር ንገረኝ ድሮ ያረከው ቁጥር
ያረኩ- ያረክበትን ቁጥር አ
እሺ እነግርሃለሁ እሺ ልንገርህ ዜሮ ዘጠኝ አስራ ሁለት ስልሳ ስምንት ሀያ ሶስት ሀያ ሶስት ዜሮ ስድስት ወደዛ ነው አይደል?
ከሳንቲም ላይ ጋር አዎ በሳንቲም ፔ እንደዛ ነው ያልከው እሺ። በዛ ችግር የለም አትልም ወዳው ወዳው ይሄድ ችግር የለም እ እህ
እዛው ይሄድ
ይላክ አይደል?
withdraw withdraw አዎ withdraw እሺ እሺ ጥሩ በቃ እስከ በኋላ check አድርገው። እሺ።